Hello ሌላው
ስጥልን ድርገና
አብሮ ይስጥልን። ሰላም ነው።
እግዚአብሔር ይመስገን።
እግዚአብሔር ስም ተገኝ። ስሚ፣ ሌላው
አይሰማ አይሰማም።
ይሰማኛል።
አዎ እቃ አዝዤ ነበረ።
ምን ነበር ያዘዙት?
አንድ መቶ አስራ ሰባት ቢጃማ የለም ከነ ጃኬቱ። አ
እሺ ብር ገቢ አድርገዋል።
ብር ገበያ ተደውሎ የንግድ ባንክ account ላኩልኝ ብር ላስገባ አሉ።
እሺ ከዛ በኋላ ስልኩ መልሼ ብደውል አ- አይሰራም፣ account አልተላከልህም?
አልተላከልኝም።
እሺ አንድ ያዘውና ይላክልህ ነው።
አ፣ ይቻላል